ጤና ይስጥልኝ ዶክተር
ሰላም ነው።
እግዚአብሔር ይመስገን።
እንትን ያድናል ላይ የሚለው ይድናል ላይ የሚለው እንትን ላይ ለመመዝገብ ነበረ።
እሺ ማን ነው? እሱንም ባለ ታሪክ ወይስ ሌላ ሰው ለማስመዝገብ ነው?
ምን አልሽኝ?
ሌላ ሰው ለማስመዝገብ ነው ወይስ እርስዎ ነው የሚመዘገቡት ባለ ታሪክ?
አይ ራሴ ነኝ ባለ ታሪኩ ራሴ ነኝ ራሴ ነኝ የምመዘገበው።
እሺ ስሞት ማለት ነው?
ቢኒያም አሰፋ
ቢኒያም አሰፋ። እሺ ስልክ ቁጥር ንገሩኝ።
ዜሮ ዘጠኝ አስራ ሶስት እሺ
አርባ አምስት አርባ አምስት ሀምሳ አራት ሀምሳ አራት ዘጠና ስምንት
እሺ የት አካባቢ ነው አድራሻው?
አድራሻ ገርጂ።
እሺ እናመሰግናለን። እንደውልሎታለን።
እሺ thank you።